ሄሎ ሄሎ አቤት ተቋረጠ መሰለኝ። ምን አይነት scan ነው መነሳት የፈለጋችሁት?
እ አሁን እስኪ ዶክተሮችን እናገናኝሽ ምን አይነት እንደሆነ አሁን specifically አላወኩትም። ቆይ አንዴ ላገናኝ። እሺ ሄሎ ሄሎ
ሰላም ነው?
ሰላም እንደምን አለ? ዋሽንግተን የሕክምና ማዕከል ነው። ምን chest ነበር CT መነሳት angio።
የፈለጉት?
እ አይሰማም።
ሄሎ ሄሎ ሄሎ ሰላም ነው?
ሄሎ
ይሰማኛል። chest CT angio ች